ጤና ይስጥልኝ ስፖርት ነው ማርኮ ምነባ
እንትን ትራንስፈር አሁን አየው ብለሽ ነበር እና ከዚህኛው ላይ ከሁሉ ስፖርት ቤቲንግ የለም ኤሊቬተር ላይ ማለት ነው ከሱ ላይ ነው ከዲፖዚት ላይ ነው ወደዛ ትራንስፈር ያደረግ
ከዲፖዚት ላይ
አ ከዚህ ከምትጮትበት ላይ ወደ ቴሌብር ነው transfer ሳረግ ነው የ- ያላከው ማለት ነው። ግን ከዚህ ጋር ቆረጠው እኮ withdraw ላይ የለም አለ እኮ history ው ላይ ይኖራል።
አላወጣ- አያወጣውም እዛ ላይ የላክ ከዛው የገባውን እ?
የባንኩን እየመረጡ branch እየመረጡ ስለሆነ ነው የባንክ transaction።
ስለዚህ እዛው ላይ ልፈልገው አዎ የባንክን ይምረጡና እንደ አዲስ እንትን ይላል። እሺ መልካም ቀን።